ሾላ ገበያ ሾላ ገበያ መገናኛ ሰለሞን ደግሞ ያነሳም ጭምር
Hello Hello ሶል ወይ ወይ እንዴት አደርክ አማን ነው አለን ትዕግስት ደውላ ነበር ከሾላ ሾላ ገበያ
ትዕግስት እሺ አዎ። እም፣ እዚህ ጋር እንደወጣ ነው የሚያሳየው አርብ ዕለት ነው order ያደረገችው
አርብ ለቅዳሜ አዎ ለቅዳሜ ሽንኩርት ድንች አቮካዶ እና ስኳር
እሺ እና ምን ደረሰ እያለች ነው ዛሬ መቀበል አለብኝ ለፕሮግራም ነው የፈለኩት እያለች ነበር
assigned ይላል
picked up
picked up ይላል አዎ በማ በታመነ
boss አሚር
ትዕግስት የሚል ትዕግስት አዎ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት
አ፣ እኮ ትናንት መውጣት የነበረበት ነው አይደል አዎ ትናንት መውጣት የነበረበት ቅዳሜ
picked up ብሎ ታዲያ እንዳለ order አድርሷል እኮ እሱ አሚር አድርሷል እንዳለ ኧረ እባክህ፣ ተመላሽም አልነበ አ፣ ተመላሽም አልነበረውም admin ኗ እኮ እሷ ነች ታዲያ
ከነ ስልክም አልተደወለልኝም ነው ሙ- አዎ አልተደወለልኝም ትናንት ሙሉ ቀን እየጠበኩት ነበረ የለም ቀረ አለች
አ፣ እስቲ የሁሉም ግን product ደግሞ አሚር ነው
እኮ ሙሉ product ይዞ ወጥቶ እም።
የመለሰ ተመላሽ የለም አሚር ትናንትና
እና picked up እኮ ነው የሚለው ሶስት እስቲ እስቲ ቆይ ቆይ ቆይ ቆይ ትናንት ነው አ፣ ትናንት መውጣት ያለበት በሀያ ስድስት ነው order ያደረገችው። ያ ማለት ዛሬ እሑድ አይደለ ጁማ ማ- አርብ ማለት ነው።
እኮ ዛሬ ማለት ሀያ ስምንት ነው ዛሬ አዎ በሀያ ሰባት መውጣት ነበረበት ሀያ ሰባት ትናንትና አሚር አልሰራም አልሰራም አሚር እኮ ይሄን ቁጥር ይዞት የወጣው ማን ነው? የአሚር አረ የአሚርን ይሄንን እህ pick up የሚለው በዚህ ቁጥር ነው ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት በዚህ ቁጥር
አረ ቆይ ቆይ ያብስራ ያብስራ check ላድርጎ አንዴ እንጂ በአሚር assign ም አላደረገም አሚርም እ፣ ትናንትና ሬስቶራንት ብቻ ነው መኪና ይበቃኝ ይበቃናል ተብሎ እም።
የሬስቶራንት ብቻ ሰርቶ ነው ወደ ቤት ሄደው አሚር ትናንትና boss ነው የሚለው ግን አሚር ማለት ነው አይደል ቁጥሩ?
አ፣ boss ማለት አሚር ነው ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት አሚር ነው አዎ አዎ። እስኪ check አድርግና እስቲ አሳውቀኝ።
ቆይ።
በእናትህ check የአብስራን check ላድርጎ እሺ አዎ አሳውቀኝ እሺ እሺ እንዲነግራችሁ